ሌላው ጤና ይስጥልኝ። ተድላ አምቡላንስ ሜሮ ነው የሚለካት።
የት ነበር የሆስፒታሉ ቦታው? ማ
አልበን
አይ እንደ አራሻችሁን ፈልገን ነበር።
ማን ልበል አላወቅሁም።
ተድላ መኪናችሁ ላይ አይተን ነው የደወልኩልሽ እኛ ሆስፒታል አይደለንም፣ አምቡላንስ አገልግሎት ነው የምንሰጠው።
እንጂ ሆስፒታሉ ሆስፒታል አይደለም።
የእኛ ሆስፒታል አይደለም። ታካ- ታማሚዎችን ከቦታ ወደ ቦታ እናጓጉዛለን።
እኩሽ አይ የሆነ ሹፌር ምናምን ትፈልጋላችሁ ተብሎ ነበር።
እሺ ዋና መስሪያ ቤታችን የሚገኘው ወሎ ሰፈር አካባቢ ነው። ወል- ወሎ ወሎ ሰፈር?
ሰፈር ሳይሆን እ ወንጌላዊት እ፣ ወንጌላዊት ህንፃ ወንጌላዊት ህንጻ ከወንጌላዊት ህንጻ አጠገብ ያለው ፎቅ ሶስተኛ ፎቅ ላይ አማራ እሺ።
ባንክ ያለበት አማራ ባንክ ያለበት። እሺ አ ሶስተኛ እሺ
እሺ